David.
እ
ሄሎ
አ
ጤና ይስጥልን። በስት ቤት
ውስጥ ቤት በእናትህ ትንሽ ችግር አለ እሺ፣ ምን ነበረ?
ማለት እም፣ ወደ አምስት መቶ ብር እም፣ በውስጥ ቤት አርግ ወደ ትን- እም፣ ትናንት ከወዳ ማታ ማለት ነው እሺ፣ አልገባልህም?
ብሩ እም፣ ትንሽ ችግር አለ ምናምን አላችሁ። እንደገና ደግሞ ተመለሰ አላችሁ። አልመለስም እስካሁን እሺ፣ አንዴ ቆይ ጠብቀኝ። እሺ
እሱ ምንድን ነው?
hello አ ጤና ይስጥልኝ። አንድ ብርዳ
አ እሺ፣ ስንት ብር ነበር?
አምስት መቶ ብር
withdraw ነው deposit?
deposit ማስገባት ፈልጌ ነበረ። ከዛ ደግሞ ብሩ deposit ደግሞ አልገባም። እ፣ ወደ ቴሌ ብር ደግሞ ወጣ።
እሺ፣ የተላከልን message አለ ከቴሌ አዎ እሱን ላክልን፣ ኮፒ አድርገህ ቴሌግራማችን ላይ ላክልን። እሺ፣ ቴሌግራም በናት ያ system እስካሁን በናት አልችልም።
በምን ትልክልኛለህ ታዲያ? ወይ በ- በሌላ ሰው አስ- አስልክልኝ ወይ በወት- በ WhatsApp አላችሁ እናንተ
ፌስቡክ አለን።
ፌስቡክ?
አዎ፣ ፌስቡክ ላይ መላክ ትችላለህ። Best Bet የሚል አለ።
እሺ ሞክራለሁ። እምቢ ካለ ደግሞ በናት አስቸገረን። ሄና ማውስ ነው ብር በናት message ኡን የግድ ያስፈልጋል። ለዛ ነው። እሺ ያለ- ያለ message ኡ ምንም ማረጋገጥ አንችልም። ብሩን መላክህን check ማድረግ ስለማንችል መጀመሪያ ላክና እሱን በእሱ እንትን እንላለን፣ ሪፖርት እናደርግልናለን።
በፌስቡክ የት ቁጥር ነው? ይሄ ቁጥር ነው።
ልንገርህ እ፣ OK በቁጥሩ አይደለም የምታገኘው። Best Bet Best Bet ብለህ እ፣ ቀይ ነው profile ኡ ቀይ ነው፣ እሺ በሱ ታገኘናለህ።
እሺ message ብለህ ሞክራለሁ ወንድሜ።
እሺ እሺ እሺ